hello ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎት
እንትን ነበረ ቅርብ ሰዓት ላይ ሶስት መቶ ብር deposit አድርጌ እሺ
አልገባም ይለኛል።
okay በምንድን ነበር deposit ያደረጉት በቴሌ ብር ነው
አዎ በአሪፍ ቤት
እሺ deposit ያደረጉበትን text screenshot አድርገው ወደ እኛ ይላኩልን በቴሌግራም ስልክ ቁጥር ልስጦት
okay እሺ አይ ቴሌግራም ላይ እኮ ገባው ሌላ ሰው አናግሬ አሁን አዎ።
screenshot አደረኩት እሺ
እና chat ላይ ልኬዋለሁ እንደውም መቼ ነበር የላኩልን
አሁን አሁን እየላኩት እኮ ነው ሌላ ሰው አናግሬ ነበር እሺ አሁ- ተዘግቶብኝ አሁን ከሆነ የላኩልን በትዕግስት ይጠብቁን እዛው ቴሌግራም ላይ መልስ የምንሰጠዎት ይሆናል
እሺ እሺ እሺ መልካም ቀን
አይ